ሄሎ ሰላም ጤና ይስጥልን ቴሌቪዥን
አቤት
አቤት
አዎ
ina gaya ma malisin gargar
እ
ይሰማል ምን ልርዳዎት
ይሄ ጨዋታ ምናምን ምናምን የሚለው ገብቼ ነበር ሽልማቱ ምናምን ምናምን የሚለው
አዎ ቴሌቪዥን game ነው ጌሞችን ሲጫወቱ ሽልማቶች አሉት
አዎ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
እኮ አንድ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት መ- አዎ መሰላል ብሎ ይደውሉ ስድስት አንድ ቁጥር ላይ ለመመዝገብ
እሺ
ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ሶስት ቁጥርን ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ በድረገጽም ገብተው መጫወት ይችላሉ በ USSD መጠቀም ይችላሉ ስልኮት በ smart ከሆነ
አዎ እሺ አመሰግናለሁ thank you እሺ